ሄሎ ሄሎ፣ ደንበኛችን እንዴት ነሽ? እንትኑን ATM ኡን አላገኘሁትም። account ኡ ግን ልንገርሽ እ፣ የ ATM ኡ የመጨረሻ ቁጥር ነው።
ATM ኡን አሁን ቤት ሙሉ እያደረገ ምናምን የት እንዳደረኩ እሺ፣ አንዴ መስመር ላይ ጠብቁኝ ደንበኛችን።
እሺ ከንሰንበርሽ ምንድር ሰንተር ቴክስት አድርጊኝ ወደ እኔ እ? ል- ልነግራቸው ነው